ጤና ይስጥልን። ቤት ቤት ረዲት ነኝ የምንረዳው።
እሺ ልመስልን እንትን ዋለው ምስደረ ላይ እሺ
አልገባም። የቤተክርስቲያን አስራ አራት ቤት ሄሎ ይሰማል?
አቤት። አዎ ይሰማኛል።
ቤተክርስቲያን ቤተክርስቲያን ዜሮ አስራ ዘጠኝ አራት አስራ አራት አስራ አራት ሰባና ስምንት ዘጠና ስምንት አይደለም ሰባና ስምንት ሰማንያ ስምንት ስልሳ አንድ ስልሳ አንድ ሰባ አራት ሰባ አራት እሺ የትናንት ማታ እሺ ስንት ብር ነው?
ሶስት ሺህ
ሶስት ሺህ
አ
እሺ ገብቶልሃል እኮ ዜሮ ዘጠኝ ሀያ ስምንት ዜሮ ስምንት ስልሳ አምስት ሰባ ስድስት ወደ ቴሌብር account ገብቷል።
አሁን ዛሬ ነው የገባው። check አድርገው።